No.
ሄሎ
አሎ ጤና ይስጥልን ቤስት
እዚህ ብር አምስት መቶ ብር ልቀን ነበር አልመጣም።
በዚህ ቁጥር ነው በደወሉበት አዎ በቴሌግራም ላይ ነው ምናምን ብለው ነበር። ስልኩም ነገረኝ ዝም አለ።
ስንት ብር ነው አምስት መቶ ብር
አዎ አምስት መቶ ብር